አቤት።
ሰላም እንዴት ናችሁ?
አለን አለን ስሪ አለን አለን። ሰላም ነው ሁሉ ማለት ነው።
አለን። system ኡ አስቸገራችሁ እንዴ?
አዎ ደወሉልኝ። ነው ምንድን ነው የሚለው?
ቶሎ አያወጣም፣ ተረተረ ይቆያል።
one or more bet ሄድ ይላል እንዴ?
ቴክን አድርጋቸው እስኪ ቴሌግራም ላይ ትነግረኛለህ? እሺ
support ላይ ሳንቺ ጋር እዛው ላይ support ላይ ችግር የለው ሌላ ቦታ አላስቸገረም እንዴ?
እ ሌላ ቦታ አላስቸገረም።
እንደዛ ብለው ጠይቀው እኮ ነው። ምናልባት እናንተም ጋር ከሆነ አንድ አይነት issue መሆኑን check ለማድረግ ነው።
አይ አይ ያራችሁ ካቺ ካልገዛም እሺ በቃ ጥሩ እሺ።
እሺ